ጤና ይስጥልኝ እቴ የሲበራ ምርጫ ማዕከል።
አብሮ ይስጥልን። አሁን ደውዬ ነበር ተቋርጦብኝ ነው።
እሺ ከደሴ አዲስ አበባ ነው ለነገ አይደል ያሉት?
አዎ አዎ አዎ።
እሺ ጠዋት አራት ሰዓት ከሀምሳ አምስት እና ስድስት ሰዓት ከሩብ አለ። ከሰዓት ከሰዓት ደግሞ ዘጠኝ ሰዓት ከሀያ አምስት አስር ሰዓት ከሰላሳ አምስት አለ።
በስድስት ከሩ ስድስት ከሩብ አዎ እሺ የስድስት ከሩቡ አራት ሺ አንድ መ- አራት ሺ አንድ መቶ ሰማንያ አንድ ብር ነው ለአንድ ሰው ለአንድ ሰው አራት ሺ አንድ መቶ ሰማንያ አ- አራት ሺ አንድ መቶ ሰማንያ አንድ አዎ።
ሰማንያ አንድ አዎ
አዎ፣ okay።
ይኸውልህ።
የዘጠኝ ሰዓቱም ያው ነው
የስንት ሰዓቱ የዘጠኝ ሰዓቱ
የዘጠኝ ሰዓት እ
የዘጠኝ ሰዓቱ ይቀንሳል ስንት ነው?
ሶስት ሺ ሰባት መቶ ሰማንያ ሁለት ሶስት ሺ ሰባት መቶ ሰማንያ ሁለት አዎ
እሺ ቆይ ላማክራቸውና ልደውልልህ እሺ እሺ እሺ እሺ